Hello ጤና ይስጥልኝ guest ቤት ቃል ኪዳን ነው የምንረዳው?
በስህተት ብር አስገብቼ ነበር ወደ ሌላ ሰው account ማለት ነው። ስልክ
በስህተት deposit አድርገው ነው?
ሳላውቅ ላኩኝ እና አንድ ሺህ ብር አሁን ልመልስና ልጫወትበት ስል ብር የለውም። ሳይ ደግሞ የመጨረሻውን ቁጥር ሳልቻል አስራ አምስት የሚለውን አስራ ስድስት ነው ያደረኩት።
እኮ ለእነሱ ይደውሉላቸው። already ከገባላቸው በኋላ እኛ ምንም ማድረግ አንችልም።
ለእነዛ ሰዎች አዎ
እሺ እሺ፣ መልካም ምሽት።
ለሁለታችን እሺ